አገኘሽ እንዴ መኪ? እዛ call center ላይ ላክልሽ። ከዛ አንቺ ወዴት mail ሽ ላይ ምን ያልች
hello ያሬድ hello፣ ጤና ይስጥልኝ።
አብሮ ይስጥልኝ።
ከ ChipChip ነበር የምንደውልልዎት።
ምን አልሽ?
ከ ChipChip ነበር የምንደውልልዎት።
okay እሺ፣ እ ChipChip sales apply አድርገው ነበር።
okay yeah apply አድርጌ ነው።
ያው እና አሁን ያው አንዳንድ ጥያቄዎችን ልንጠይቅዎት ነበር የደወልነው።
ይቻላል።
እሺ እ ያው ስራው የሚሆን እ ከቢሮ ውጪ ነው
okay እና ያው እ በዚህ ይስማማሉ ወይስ እ outside okay፣ አዎ።
ውጭ ስራ ነው።
አዎ outdoor ነው የሚሆነው?
okay ምንድን ነው ስራው ማለት? ብዙ እንትን apply ስላደረኩኝ ምን አሉኝ?
specific ስራው ምን እንደሆነ ብዙ ስለ apply ስላደረኩኝ እ ስራው ምንድን ነው? app ነው። app ኡን አስከፍተው እንዲጠቀሙ ማድረግ ነው። order እንዲያደርጉ ማድረግ ነው።
እም፣ okay።
እ ደሞዙ የሚሆነው አራት ሺ አምስት መቶ ነው። plus ደግሞ ኮሚሽን አለው።
እም፣ okay።
hello
ወይ ወይ
hello፣
ወይ አይሰማም።
እ ድምፁ ርቆብኛል።
yeah okay፣ እሺ፣ እየተንቀሳቀስ እሺ እና ሌላው ደግሞ የሚሆነው ያው እኛ location የምንሰጡት እና እ ያው የተለያየ ቦታ ላይ ነው የሚሰሩት። ያው አዲስ አበባ አልሆኑ ግን የተለያየ ቦታ ማለት ነው።
ኦኬ።
ስልኮ ስማርትፎን ነው።
ያ ስማርትፎን አለኝ እሱማ።
hello ወይ አይሰማም። ወይ ኔትወርክ።
አ ስልኮ ስማርትፎን ነው።
ያ ስማርትፎን ነው እሱ።
እሺ አሁን ምን ላይ ነው እየሰሩ ያሉት?
አሁን በግሌ ራቅ እየሰራሁ ነው ያለሁት።
የግል ስራ።
የግል ስራ እሺ እ እ አሁን የት ነው የሚኖሩት? exact location ኑ የሚኖሩበት ቦታ
location አራት አራት ኪሎ ነው የምኖረው አሁን ላይ።
አራት ኪሎ።
ያ
እሺ እሺ፣ እንደውሎታለን። እናመሰግናለን።